አብሮ ይስጥልን። እባክዎት እየመጣን ስለሆነ መኪና ቅድም አዞ ነበር መሰለኝና መኪና ይዘን እየመጣን ነው። የካቲት አስራ ሁለት ነበር የታዘዘው እየመጣን ነው። ለ CT ከእናንተ ጋር እየመጣን ነው።
ከእኛ ከአምቡላንስ ክፍል እየተደወለላችሁ ነበር፣ ስልክ አታነሱ።
Okay። አይ ተደናግጠው ሊሆን ይችላል። እኛ እየመጣን ነው፣ መኪና ይዘን እየመጣን ስለሆነ የ patient ኡን ምን አይነት case እንዳሉ ማወቅ ነበረብን።
እህ የሚደውልላችሁን ስልክ አንሱና ኮንታክት አድርጉት።
በቃ እሺ፣ ችግር የለም እሺ።